ኃይለ ሚካኤልን ነገር hello hello
ፍቅር ስትወጣ ነበር።
hello ሁሉ ሰላም ነኝ
እ ሳልዬ እንዴት ነሽልኝ?
አለው። እንዴት ነህ?
ኧረ ስማ ስሚኝ አስራ ሰባት አርባ ሰባት አስራ ሰባት አርባ ሰባት ምን ነበር?
አ- አ- እንትን ነው PIN እንደ PIN እንድታረጊልኝና ከዛ ደግሞ ማለት እ የትኛው branch እንደታዘዘ እንድጠይቂልኝ ነበረ ከየትኛው branch?
እንደታዘዘ እንደሚታዘዝ ወይም ደግሞ እንደታዘዘ ወይ ሊታዘዝ ይችላል። የሞተረኛ ስለሆነ ግን አይታዘዝም እስካሁን።
OK የሞተር ነው።
አዎ የት እንደሚታዘዝና
እሺ እና ቆይ አንድ- ደግሞ ምን አድርጊው።
እሺ አንተ የት ነህ ግን?
እኔማ የት እሆናለሁ? ቦሌ ነዋ። እኔማ ም- እሺ ቆይ እንዳትዝጋው እሺ።
አልዘጋውም። አንቺ ካልሽኝማ አልዘጋውም። ነገ ድረስ አልዘጋውም።
እ ቦሌ branch ይላል። በርግጥ እዛ አዎ፣ ቦሌ ቦሌ branch ነው።
ግን አዎ ይታዘዝ አይታዘዝ አላወቅም።
በቃ እንደዛ ከሆነ ጠይ እነግራቸዋለሁ እንዲታዘዝ።
አዎ እሺ። እና ደግሞ PIN አድርጊልኝ እንጂ እሺ ትባረክ። እሺ
እና ደግሞ